ይስጥልኝ አሪፍ ነኝ ሰላም ነኝ እባክዎ ምን ልርዳዎ?
ትናንትና ሶስት ሰዓት አካባቢ ከ withdraw አድርጌ ወደ ቴሌ ብር አልገባልኝም አምስት ሺህ እኛ ጋር ደውሎ አስመዝግበው ነበር
አይ አላስመዘገብ ስሞት ማን ይባላል
በተስፋ ሚካኤል ካሳባሪ ነው የተያዘው
ተስፋ ሚካኤል ካሳባሪ
ኬት ወዴት ነበር ያስተላለፉት
አ ከየት ወዴት?
ከቴክስ
ከትዌክስ
አ ከቴክስ ቢት ወደ ቴሌ ብር ነው
ወዴት አሉኝ ወደ ቴሌ ብር ከ- አ ወደ ቴሌ ብር አምስት ሺህ ብር ነው አይደል ያለኝ አ ትናንትና አ ቴሌ ብር የሚጠቀሙት እ፣ በዚህ ስልክ ቁጥር ነው በደወሉበት አ በየትኛው ነው አ
እሺ፣ ደንበኛችን በምነግረው ስልክ ቁጥር screenshot ኡን ይላኩልኝ ከቴክስ withdraw እንዳደረጉ successfully
ወደ ቴክ ላክልሽ
ስልክ ቁጥር እነግሮታለሁ። ደንበኛችን በቴሌግራም ላይ አዎ።
ስሞትና ስልክ ቁጥሮትን አድርገው screenshot ይልኩልናል።
እሺ አሁንም እሺ ቆይ እሺ እየመጣ ነው
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ቆይ እስኪ ዜሮ ዘጠኝ ዘጠና ሁለት
እሺ አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት ሀምሳ አምስት
okay ዜሮ ዘጠኝ ዘጠ- ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ወደ ስልክ ቁጥር ቴሌግራም ላይ
አዎ ስልኩ ልክ ነው ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት አ፣ አስራ ሶስት ዜሮ አንድ ሀምሳ አምስት አ፣ ልክ ኖት።
እሺ ወደዚህ ነው የምልክልሽ አዎ ወደዚህ በቴሌግራም ይላኩልን። በእኛ በኩል አይተን አስተካክለን ስንጨርስ ደውለን እናሳውቆታለን።
okay እሺ ሌላም ረዳውት ነገር አለ?
በቃ አሁን ላክልሽ እና አሁን አይተሽ ትነግሪኝ ትችላለሽ
ደንበኛችን ይላኩልን። እ፣ በእኛ በኩል አይተን ስንጨርስ እናሳውቆታለን።
እሺ ስለደውል እናመሰግናለን። አገልግሎት ላይ ያለትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን